ያደረገልኝ
አብሮ ይስጥልኝ። ሰላም ነው።
እግዚአብሔር ይመስገን። Donkey Tube ነው ምን ልርዳዎት?
ስራ ለመመዝገብ የሚል TikTok ላይ አይቼ ልመዘገብ ነበር።
እሺ Donkey Tube ላይ ገብተው ሙሉ ቪዲዮን ይዩትና ከቪዲዮ ስር ባለው link ይመዝገቡ።
እም፣ እኔ እንጃ የእኔ ላይ ያየሁት ግን ምንም link የለውም።
TikTok ላይ አይደለም link ኡ ያለው፣ Donkey Tube ላይ ዋናው ቪዲዮ ላይ okay፣ እሺ፣ ገብተው ይዩትና ከቪዲዮ ስር description ላይ link አለ።
እሺ፣ እሺ፣ እሺ እናመሰግናለን።
አመሰግናለሁ።